ሰላም ነው ሰላም ነው።
pending ላይ ነበረ withdraw አድርጌ የሰላሳ አምስት ብር
deposit አድርገ ነው withdraw ለማድረግ ሲሆን ነበረ pending ገባብኝ እንዲመለስልኝ ፈልጌ ነበር
እ፣ በ voucher ነው ዊዝዶ ያደረግከው።
አ አ
እሺ account history ውስጥ ትገባና ማለት ነው እ፣ voucher history የምትላለች እሺ አኑን አስገብተህ search ስታደርገው አ voucher code ይሰጣል። voucher code ን copy ታደርግና አ deposit ላይ ሄደህ voucher code አስገባ ምትላለች። እሱን code አስገብተህ search ስታረ ማን ነው deposit ስትለው ወደ ቤስት ቤት account ይመለሳል።
እሺ እሺ እሺ እሺ